ሄሎ ሀሴት ነኝ።
ሀሴት ዛሬ እንዴት ስራ አይሰራም እንዴ? የማይሰራ ስራ እኮ ሰጣችሁ የምታለፉ
እኔ እንጃ connection ኑ ነው።
ወይ connection ደግሞ በስልክም connection መጣ።
እሺ እሺ የሆነ order ነበረ ስልሳ ሶስት አስራ አምስት ምግቡ አልተሰጠኝም።
ስልሳ ሶስት አስራ አምስት የት ነው ምግብ ቤት?
ሮሚ
እሺ እደውልላችኋለሁ፣ እዛው ጠብቀኝ።
እሺ አይ የሚቆይ ከሆነ ወጣ ነዋ።
እዛው ጠብቀኝ።
እሺ